en ma community
ሄሎ ጤና ይስጥልኝ ቢጃ ሮዳስ ሰላም ነው?
እግዚአብሔር ይመስገን ባኮምን ልርዶት አ እንትን ድራፍት አፍስሶብኝ ነበር።
ምን አለኝ ደንበኛችን እ ኳስበት ድራፍት አፍስሶብኝ ቢጃ አይዲዮትን ይነግሩኛል
እ እንትኑ ቁጥሩ አ እሺ ልንገርሻ እሺ
የድራፍት ቁጥር ስጠኝ። የድራፍት እንትኑ ስጠኝ አውርጃው አ የ- የድራፍት ማውረጃው ሳይሆን እኮ ገባኝ ቁጥር አለ እኮ አለ እኮ በቴክስት የተላከሎት አዎ አ መስመር ቁጥር ነው
ምን አለኝ መስመር ቁጥር ምን ነው የፈለግሽው? አስር እ በቴክስት የተላከሎትን ቤትክስ የመለያ አስተናከልሽ ቁጥሩ
አላወቅኩትም። እሱን እ ገዛኝ ያውቀዋል። ለማንኛውም እሺ እንደዛ ከሆነ የተመዘገቡበትን ስልክ ቁጥር ይነግሩኛል ዜሮ አስራ አንድ ዜሮ ዘጠኝ አስራ አንድ ዘጠና ሁለት
ዘጠና ሁለት ሰማንያ ሁለት
ሰማንያ ሁለት ዘጠና ሁለት ዘጠና ሁለት
አ ደንበኛችን መስመር ላይ ይጠብቁኛል ፈልግሎት አ ጋ- ገዛኝ ነው ገዛኝ ደግሞ ያውቀዋል ቦታው